ሄሎ
ሀሴቷ ሰባ ሁለት ዘጠና ሰባ ሁለት ዘጠና አዎ የከስተመር ስልክ አይሰራም ብዬ አስታውቄ ነበርና እስካሁን አስ- ከአስር ደቂቃ በኋላ ደወል ብላኝ ነበር
እሺ አልመለስኩም ሰባ ሁለት ዘጠና አይደለ አዎ አዎ
ሰባ ሁለት ዘጠና ስምንት እኮ ነው የት አለ ዘጠና
ከፍሎራ አስራ ሁለት
ዘጠና አዎ ሰባ አ- ሁለት ዘጠና አዎ አዎ አልመለሱልንም ሁለት ደቂቃ ትሰጠኛለህ እሺ በ- በስልክ ላይ ወይስ ልዝጋው
አይ ዝጋውና እኛ እንደውላለን ሁለት ደቂቃ እሺ ሀሴቷ እሺ እሺ እሺ ቻው